ሰላም ጤና ይስጥልን ችብችብ።
እሺ ሰላም ሰላም።
እ፣ ትላንት ወርደር አድርጌ ነበረ እሺ ምን ነበረ?
እ፣ አራት አይነት ነገር ነው ያዘዝኩት።
እሺ ሶስቱ እ፣ ወርደር ኮርስ አልኮት ወድ ናቸው። አንድ ቃሪያ ብቻ አጠራል
እሺ አንድ ስልኮትን ይንገሩኝ እስኪ።
አስራ ሶስት እሺ ሰባ አምስት እሺ ሀምሳ እሺ ሰላሳ ስድስት
የቃሪያው ነው ያላከልሁት።
እንትን አልጠራም።
OK accept አልተባለም። እሱ እ፣ product ቱ ስላልነበረ ነው። ይሄ ለነገ እና ነው ዛሬ አብሮ የሚመጣልዎት።
አይመጣም?
ይሄ ለነገ ነው የሚመጣልዎት።
እ፣ ለዛሬ urgent ብዬ ነበር ያዘዝኩት።
አዎ ልክ ነዎት፣ ግን እሱ አቅራቢ እንደሌለ ወይ ቢያሳውቁኝ እኮ አለ።
አዎ እ፣ አቅራቢው ድንገት ስላላመጣልን ነው። ለዛ ነው።
እ፣ ዛሬ እስከ ማታ መምጣት አይችልም።
አይ ዛሬ እንኳን አይመጣም። አዎ
ነገ ነው ታዲያ?
አዎ ለነገ ነው የሚመጣልዎት።
እም፣ እሺ።
እሺ እሺ መልካም